ስታመጣ ይቻላለሁ ከኔ ጋር እኔ ስገባ ላይ ዳቦ ብዙ ይዛ ገባች። ሄሎ ሰላም ጤና ይስጥልኝ። ቺፕ ነበረ የምደውልዎት ከቺፕ ቺፕ ነበረ የምደውልዎት።
እሺ
አቮካዶ ከዚህ በፊት አስ- አዘው ነበረ በአስራ አምስት አ
አዎ የሆነች የተሳሳተች ልደት የምትባለው እሷ ጋር ገብተው ነበረ መሰለኝ። የጣተ ግሩፕ ሰው እ?
ትዝ አይለኝም ትዝ አይለኝም። እኔ እንጃ መቼ ነው አጠቃላይ ስንት ኪሎ ነበረ የተቀበሉት? በአስራ አምስት
ካላየሁት ት- ትዝ አይለኝም ውዴ። ብዙ ስድስት ስለሆነ ኪሎ አለ ሶማ ኪሎ ያዘዙበት እ? እ?
አጠቃላይ ስድስት ኪሎ ነበረ አቮካዶ።
እሺ እርሶም አንድ ኪሎ ነው ያዘ- ያዘዙት።
እሺ ሙዘይ ቤቲ እጅግ የሚባለው አሉ። ልደት የምትባለዋ ደግሞ ተሳስታ እርሶ ጋር ገብታ ነው ሁለት ኪሎ።
ኦኬ እሺ።
ኦኬ ተጠቅመውበታል ወይስ መልሰውታል ለመጠየቅ ነበረ አቮካዶ?
ኧረ እኔ የመለስኩት ነገር የለም አል ስ- እንትን ስላላልኩኝ አል- አልመለስኩም።
ኦኬ ከተጠቀሙበት ብሩ በቴሌብር ይልኩልናል።
እ እ እንትን አለ refund የሚደረግ ብር አለኝ። ከዛ ላይ ለምን አትወስጂ?
okay የምን ነበሩ refund የሚደረግ?
የእንትን የቀይ ስርና የቆሎ አልሚ ቆሎ
አልተመለሰሎትም?
አ ከዚህ ቁጥር ነበር አ
እሱስ መቼ የታዘዘ ነበረ product ኡ?
እ ወይ ቀኑ ትዝ አይለኝም።
ቆይቷል።
check አድርጌ ወይ ልሽ እ እሺ ይደውሉልኝ። እሺ።
እሺ እሺ